ሄሎ ሄሎ አቤት ሄሎ
ሄሎ ይሰማል
እንትን ለፈተና መጥተን ነበርና ቦታው ጋር ደርሼ ምናምን ሰው ምናምን ጠፋኝ። ምን እንድል ነበር የሰው ስሙ?
ለቡ መብራት ኃይል አርሴማ ፊት ለፊት
አይ እሱ ጋር ደርሻለሁ። የሆነ ሮያል ከረሜላና ቸኮሌት ፋብሪካ ከሚለውና ኬክ coffee አዎ።
ከሚለው አካባቢ ነኝ።
እሴት coffee ጋር ነህ እሺ፣ አዎ።
ከሱ አጠገብ ያለው ፎቅ
Okay። ከሱ በተ- በታች በመሳተፊያው ገጽ ያለው ምን አልከኝ?
ከሱ ቀጥል ስንተኛ ground plus six ምናምን አዎ Okay